ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን አይነት ነው?
እ እዚህ ጎተራ ውስጥ ሆኜ ነበረ። ቦታው ጠፍቶብኛል።
አሁን የቱ ጋር ነው ያሉት?
አዎ አሁን የሆነ ኮንዶሚኒየም ፊት ለፊት
ኮንዶሚኒየም ሳይሆን የእኛ ቢሮአችን የሚገኘው ጎተራ ፔፕሲ ፊት ለፊት አስራ ስምንት ፖሊስ መምሪያ ዝቅ ብሎ ነው የሚገኘው። እ ደውለውልኝ ነበር አይደል? አሁን ላይ አዎ ጠፍቶብኛል።
ነገር ወደ ኮንዶሚኒየሙ ሳይሆን በጎተራ ፔፕሲ ተቃራኒ ፊት ለፊት ማለት ነው።
እ ቅያስ መንገድ አለ ወደ ውስጥ የሚያስገባ ፔፕሲ ጋር ካላችሁ ፊት ለፊት ነው የምትሻገሩት። ከፔፕሲው ተቃራኒ ማለት ነው። ፊት ለፊት ወደ ጎተራ ፔ- ኮንዶሚኒየም ሳይሆን መሄድ ያለባችሁ ንግድ ባንክ አላያችሁም? እዛ ላይ
እሺ ንግድ ባንኩ ጋር እሺ
እ ንግድ ባንኩ ትንሽ ወረድ እንዳላችሁ ቅያስ መንገድ አለ ወይ ደግሞ ፖሊስ መምሪያዊቱ ጋር ነው ብላችሁ ጠይቋቸው።
እሺ እሱ ጋር ጠይቋቸው።
ሲደውል አዎ ፖሊስ መምሪያው ጋር ሲደርሱ እ ትንሽ ነው ወረድ የሚሉት ዘጠና ስድስት ሰባ አምስት ተብሎ የተጻፈበት በር አለ። እሱ ላይ አንኳኩቶ ይግቡ።
እሺ እሺ እሺ እሺ፣ መልካም ቀን።
እ